hello ጤና ይስጥልን። ቤት ቤት ቤቲ ነው የምንረዳው።
ቤቴ ትናንትና ማታ ኳስ ነበረና አምስት ጨዋታ ሲይዤ ነበር። ከአምስቱ አንድ X ገባብኝ።
ስንት ነው? እሺ ንገረኝ። ቆይ ticket ID
ticket ID ውን cashier code ኡንም ትችላለህ።
እሺ እሺ እሺ እሺ እጅግ በጣም ጥሩ ነው።
hello
ቆይ አንዴ እየፈለግኩት ነው።
እሺ ትኬቶቹ ብዙ ስለሆነ እነግርሻለሁ። እ cashier code ን አልሽኝ?
አዎ
cashier code ወይ ከላይ ያለውን ትኬት ቁ- ቁጥሩን ንገርሽ።
አዎ ንገረኝ። እሺ ይችላል።
እሱ ይቻላል።
አዎ እ እንትን አይ፣
እሺ ግን ከማደክም total odd ኡ ስንት ነው?
እ total odd ኡ ስንት ነው?
total odd ኡ እም
እ እንትኑን ልላክልሽ ወይ አሁን ትኬት እሺ፣ ወይ- ኮዱ እዚህ ጋር አሁን ቴሌግራም ላይ አዎ።
ላክልኝ። እሺ picture ኡ ችግር የለውም።
እ ቴሌግራም ላይ ላክልኝ፣ ችግር የለውም።
እሺ ቴሌግራም ላይ አሁን አሁን ራሱ ግቢ። እኔ አሁን እልክልሻለሁ።
እሺ ችግር ሀይል በል የለውም። እሺ ይቅርታ አንዴ።
ችግር የለም። ኧረ
እሺ እሺ አሁን ትኬቱን ልልክልሽ ነው ያው። እሺ አንድ ሺህ